ጤና ይስጥልኝ። Hello ጤና ይስጥልኝ። ሰላም ናቸው።
ሰላም፣ እግዚአብሔር ይመስገን።
Order ነበረ ነው almost በሀያ አራት የታዘዘ May ሀያ አራት May ሀያ አራት እስካሁን ድረስ ሊደርስ አልቻለም። እንግዲህ ስንቴ ደወልን፣ ስንቴ እናንተም ደወላችሁ።
እስቲ ስልክ ይነግሩኛል። ይቅርታ በጣም ይሄ የደወልኩበት አስራ ሶስት ሰባ ዘጠኝ ስለማይወጣ የመስመር ስልክ ስለሆነ ነው። እስቲ ይንገሩኝ።
ዜሮ ዘጠኝ አስራ ሶስት አስራ ሶስት ሰባ ዘጠኝ ሰባ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ
ሰባ ዘጠኝ ሰባ ዘጠኝ okay እሺ። okay የቀራኒዮው ነው እ የ driver ስልክ ቅድም ሰጥተናቸው ነበር፣ አልደወሉም።
አይን አይሰማም እኮ ስልኩ እሺ አንዴ እኔ አውርቼው መልስ ልደውሎት።
አ እንትን እኮ ስለሆነ ነው ማለት ያው አንዱም የዚህ ጠቀሜታው programmed መሆን ነው እና አዎ።
ይመጣል ወይ አይመጣም ብለን ቀ- ቀንም ሰው assign አድርገን ሄድን። አሁንም ለወጣ ብዬ ግራ ገባኝ። ወይ የማይመጣ ከሆነ እንትን እኮ ነው እ በፒዲኤፍ ማታ ደውለን ኮልፌ ቀራኒዮ ተብለን location ጠይቀን አዎ አሁን driver ኡ ሚኪያስ የሚባል driver ይዞት እንደወጣ ነው የተነገረን እና አሁን ስልክ ቅድም ስልክ ተቀብዬ ራሴ ነው ያሰጧቸው እና አሁን እስቲ ልደውልለትና እኔ አውርቼው መልሱ ነገሩ መልካም። እሺ thank you።
በዚህ ስልክ መልሼ ልደውል አይደል?
እሺ አዎ ትክክል።
እሺ እሺ እሺ